ሄሎ ሄሎ፣ ይቅርታ ተቋረጠ። ቴሌግራም ላይ AnyDesk ላኪልን፣ እሺ check ይደረግልሻል። ቴሌግራም ላይ AnyDesk ላኪ።
የሁሉንም አሁን አይሰራም ያልሽው
ኔትወርኩ እንዳለ ሶስቱም ነው የማይሰራው።
እኮ ቅድም AnyDesk ይገባና ልኬልሽ አስተካከልሽልኝ። አሁን ኔትወርኩ እንደሆነ አላውቅም። በየደቂቃው በቃ መቆም ብቻ።
Okay፣ አንዴ ጀምርልሽና አንዴ እንደገና ይጠፋል። አንዴ ጀምርና ይጠፋል። በቃ አንድ አድዬ ላኪ፣ አድዬ ተቀበል።
አንድ ላኪ። አዎ አዎ፣ እ፣ እሺ እሺ እሺ እማዬ እሺ